ጤና ይስጥልኝ ልስፖርት ነው፣ እባክዎ ምን ልርዳዎ?
hello ጤና ይስጥልኝ።
አብሮ ይስጥልን።
ምንም መፍትሄ አላገኘንም። ብሩ አልገባልኝም። የሆነ ወደዚህ ልኬ ነበረ ስንት ቀኔ
ቅድምም ወደ ደውለው ነበር አይደል?
አዎ ደውዬ ነበር ግን ምንም የለም።
መልስ ስናገኝ ቴሌግራም ላይ እንዳልኖት እናሳውቆታለን።
successful አልቆ ቴሌግራም ላይ ሲሄድ እዛ ተልኳ successful ምናምን የሚል ነው text የተደረገልኝ ግን አልገባም።
ቴሌግራም ላይ ተመልሶሎታል።
success ነው የሚለው አዎ።
success ካለ already የላኩት transaction የገባ ነው ማለት ነው።
እና መቼ ራሱ balance አያሳይ ስንት Already እንዳለ አያሳይም እኮ successful.
hidden
balance ኦ hidden hidden ነው ከሆነ ፎቶ ያንሱና ይላኩልን።
አዎ hidden ነው እዛ ሁሉ ስፖርት balance ኦ balance ፎቶ አንስቶ የሚለው ይላኩልን።